ሄሎ
ሄሎ ሰላም ጤና ይስጥልን Best Bet
እሺ ሚኪ ነኝ። ቴሌግራም ላይ text አድርጌላችሁ ነበር። አሁን
አሁን ነው።
አዎ በቅርብ ሰዓት
እሺ ምን ነበረ
virtual ነበረ እ ቨርቹዋል ቨርቹዋል አዎ።
እሺ
እና ብሩ አልገባልኝም አካውንቴ።
እሺ screenshot አድርገህ ላክልን። እኛ ጋር ምንም የገባ ነገር የለም። ለዛ እኮ ነው።
ገብቷል ብሎ- ብላኛለች እኮ ሌላ ኦፕሬተር።
እስቲ ቆይ እሺ።
Hello
ማነው የሚለው እ፣ ያናገረህ ሰው
ምን ላይ ያለው? እሺ ቆይ።
ቴሌግራም ላይ
ሚኪ ነው የሚለው አይደለም። እ፣ እ፣ ቴሌግራም ላይ ሲመልሱልህ ስም አልነገሩህም?
የትኛው ስም?
መጀመሪያ text እ፣ መጻጻፍ ስትጀምር
ስም ማንም አላለኝም። ድጋሜ ልላክልሽ?
አዎ
እሺ አሁን ይኸው መልሼ እደውላለሁ።
እሺ